ሄሎ ሰላም ጤና ይስጥልኝ ቤተሰብ
አብሮ ይስጥልን። ካሴር ልንገርሽ እና አብሬልኝ እስኪ ትኬት እሺ ንገረኝ።
አስር አስር
እሺ እየሰማሁት ነው።
አስር አስር እሺ ሰማንያ አንድ ሀምሳ ዘጠኝ
እሺ አብሮቼ እልሃለሁ። ያው lost ነው። እሺ እሺ እሺ አባቴ ስለ ደወልክ እናመሰግናለን። መልካም ቀን።
እሺ